hello ጤና ይስጥልኝ ቤት ቤት እባክዎ ምን ልርዳው?
የሆነ ተመላሽ ነበረ እስካሁን አልለቀውም።
እሺ ticket cashier code ኡን ታገኛለህ?
አዎ አስራ አራት ቆይ እሺ አንዴ ጠብቀኝ። አስራ አራት
ሀያ ዘጠኝ ሀያ ዘጠኝ ሰላሳ ስድስት ዜሮ ስድስት ሰላሳ ስድስት ዜሮ ስድስት አዎ
ተመላሽ የለውም። ሁለት ለውስጥ አለው ትኬቱ
ነው።
አዎ
እሺ ቴንኪው እሺ እናመሰግናለን።